ሄሎ ጤና ይስጥልኝ ቤተሰብ ከእኔ እባክዎ የምንወርደው dhibba lama
ሄሎ dhibba lama takkaan hin qanneessu bicha Ah, ሄሎ ሄሎ
ቤስት ቤስት ቤቢ አዎ ቤት ቤት ነው የደወሉት ምን ልክ አካውንት እንርዳው ሪጀስት አላደርጋለሁ
እ ምንድን ነው ምን አለ ኦንላይን ለ- ኦንላይን ለመጫወት አካውንት ስ- እንትን ስልክና ፓስወርድ ይጠይቃል። በቃ ነው ወይስ አዎ።
ሌላ ፎርም አለ?
ኖ የለውም በቃ ስልክና ፓስወርድ ነው የሚጠይቀው ፓስወርዶን ግን በትክክል በሚያስፈልገው መስፈርት ማስመ- ማስገባት አለብዎ ስንት ከዛ digit ነው?
ካልሆነ ስድስት እ?
ስድስት digit አይደል? ትንሹ አ፣ ስምንት digit ነው የሚለው እና ደግሞ ቢያንስ እ፣ አንድ ቁጥር መኖር አለበት እንዲሁም ደግሞ አንድ capital letter ወይም አንድ alphabetic capital letter መኖር አለበት አዎ፣ ፊደልና ቁጥር ቅልቅል ነው። ካልሆነ ቁጥር ብቻ ነው።
እ፣ አዎ ቢያንስ አንድ መኖር አለበት እና ደግሞ ምልክትም ሊኖረው ይገባል symbol ማለት ነው ኦኬ ሲምቦል ሲምቦል አንድ ቢያንስ ከዛ- መኖር አለበት አ፣ ስምንት digit ከዛ regist ያደርጋል
Yeah register አዎ እንደዛ ከሆነ register ያደርግልሃል እኮ አሁን symbol capital እና ነው ቁጥር Yeah አዎ፣ አዎ፣ ቢያንስ እነሱ አንድ አንድ መኖር አለባቸው አየህ። እሺ፣ አዎ፣ ችግር የለም።
መቅረት የለበትም ነው ከነሱ ከሶስቱ ማለት ነው OK።
ሌላውን በቃ ከ- የፈለግከውን አድርገህ ሞልተህ ከዛ ግን ሲ- እ፣ ከዛ ሌላኛው መስፈርት ምንድን ነው minimum ስምንት መሆን አለበት የምትጽፈው አ፣ የምታስገባው digit ኡ Yeah አዎ።
አየህ። እሺ፣ አመሰግናለሁ።
እኛም እናመሰግናለን መልካም ቀን ይሁንልህ ከበለው እገባልሻለሁ። እሺ፣ ይመችሽ።
እ፣ እ፣ አመሰግናለሁ አይ።
ሸቦት መልካም ቀን